አዎ withdraw አድርጌ አሁን አሁን withdraw አድርጌ ማለት ነው። text ኡ እሺ።
አልገባልኝም እና ልቀቂልኛ።
እሺ የቤት ቤት ቁጥር ንገረኝ።
በዚሁ ይኸው ነው ዜሮ ዘጠኝ ሰማንያ ሁለት ስልሳ አራት ይኸው ስለወልኩበት እሺ፣ እሺ ስንት ብር ነው?
አንዳንድ ሺህ ሁለት ቦታ ነው።
እሺ
አንዳንድ ሺህ ሁለት ቦታ
እሺ እሺ ወንድሜ አንዴ ቼክ ላድርግ ልጠብቀኝ።
እሺ፣ እሺ
ዛሬ ነው አይደል?
አሁን አሁን አሁን ነው ያደረኩት። አንዱ ገባ።
ያው አሁን ሁለቱም ገብቶላል። check አድርገው። እሺ አዎ፣ እሺ እናመሰግናለን።
እሺ እኔም አመሰግናለሁ። መልካም ቀን።
አየህ አየህ